હેલો ሄሎ ሄሎ አቤት አቤት ሰርች የሚያደርጉበት የሆነ ስልክ ይሎታለሁ። ከዛን እሱ ሊንክና ቴሌግራም ሰርች ማድረግ ያባላል።
አዎ አዎ ከዛን ያውን ኮፒ ፔስት ያርጉትና በሜሴጅ የላኩሎትን እዛ ላይ እየጻፉትና ሰርች ሲያደርጉ የኛ ኢትዮ መቶ ሰላሳ ፕሮሞ ብሎ ይመጣሉታል። ከዛን ፕሮሞ የሚለውን ሲነኩ ታች ላይ ይሄ መጻፊያ ቴክስት መጻፊያው ላይ አንብሎክ የሚል አለ፣ ወይም ደግሞ ይሄ ማገጃው የሚያነሱት አለ። እሱን እሺ።
ነኩ ይነሳል። አሁን እንዳሁን አሁን እኩል በሜሴጅ ቶሎታል አይደለ?
አዎ አዎ እሱን ቴሌግራም ላይ ሄደው ዩዘር ኔማችን ነው የኛ ሰርች ያደረጉ ሲመጣሉት ማ- እ።
ይንኩትና ታች መጻፊያው ላይ ቴክስት መጻፊያው ላይ ማጥፊያ አለ። በቃ አንዶ ኪሎ እንትን ይላል ማለት ነው።
እሺ እሺ እሺ ካሉት መልሰው ደውለው እ፣ ይጠይቁ።
እሺ እሺ